ጤና ይስጥልኝ ቴሴ በረሃ ጃማ ከእባክዎት ምን ነበር?
ደውዬ እኮ አይነሳም ሶስቴ።
መቼ ደውሉልን?
ቀደም ወደ ስድስት ሰዓት ምናምን ደውዬ አይነሳም።
ምናልባት ሌላ ስልክ ይዘን ነው የሚሆነች። ምን ነበር?
ያኔ እንትን ነበረ ትናንትና ቅዳሜ ዕለት ያወራው ነኝ ፓስፖርትና ፎቶ ላክልኝ ብላይ
እሺ ይኸውልዎት እስካሁን ድረስ ምንም አይነት መፍትሄ ስልጠና አይደለም። ለአዲስ እስካሁን ድረስ ለገባላቸውም ሰዎች ለተላከላቸውም ሰው apply የተደረገላቸውም ሰዎች የሚወጣው ዛ- ዛሬ ነው። ዛሬ ሰኞ ነው በሀያ አምስት ዛሬ ነው ሀያ አምስት ዛሬ ነው apply ይለቅላችኋል የተባለው ሰው የዛሬው መልስ ጠብቀን ዛሬ የሚውልን ሰምተን እንግዲህ ከ- ከነገ ነው። እስካሁን ድረስ ሌላ- ሌላ ሰውን ቪዛ እየተቀበልን አይደለም።
okay ለዛ ነው እሺ አመቻች ላይ ልደውል ወይ- ወይ ነገ እኛ ጋር እንደውልልዎታለን። ቴሌግራምም ስ- የእርስዎ account ም ስላለ ቴሌግራም እዛ ላይ እና- እንልክልዎታለን።
እሺ አመሰግናለሁ እሺ እኛም እናመሰግናለን ስለደወሉ። መልካም ቀን።
መልካም ቀን